ሬዲ ዋኮምልዶ hello sorry አሁን ቁጥር ሰጥሽኝ ነበር እና ተሳስቻለሁ መሰለኝ ቴሌግራም ላይ እመጣለሁ
እሺ ዜሮ ዘጠኝ
ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ
ሀምሳ አምስት
ዝም ብዬ ነው የምልከው
አዎ ደረሰኙን ይላኮልን ደንበኛችን ከስር ስሞትና ስልኮትን ያስቀምጡልን እሺ እሺ መልካም ምሽት ይሆንልዎት